ደስታዬ በጌታ ሙሉ ከእንግዲህ ምንስ ያሸኛል? በምድር ከሚታየው ሀብቴ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ ኃላፊን አውጥቼዋለሁ። አምላኬ ክብር ባለበት የኔት ሳገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ ደስታዬ ደስታዬ በጌታ ሙሉ ከእንግዲህ ምንስ ያሻኛል? በምድር ከሚታየው ሀብቴ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔት ሀገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ ሃሌሉያ አቤት ሰይ ሃሌሉያ እኔስ በአደባባዮቹ መዋል ማደር ይሻለኛል። የአምላኬ ክብር ሲገለጥ ውስጤን ልቤን ያረካኛል። የኢየሱስ ፍቅር ብርቱ ነው፣ ዘወትር አይለወጥም። በቸርነቱ ይዞኛል፣ ከቤቱ የትም አልሄድም። ደስታዬ በጌታ ሙሉ ነው፣ ከእንግዲህ ምንስ ያሸኛል? ምድር ከሚታየው ሀብቴ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። አምላኬ ክብር ባለበት የኔት ሀገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ ሃሌሉያ አሜን ኦ ሃሌሉያ ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ። ሞገሱ ፈሷል በላይ ከእሱ ጋር መሆን መርጣለሁ። የእሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር። ለእኔስ ማረፊያዬ ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ። ሞገሱ ፈሷል በላይ ከሱ ጋር መሆን መርጣለሁ። የእሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር። ለእኔስ ማረፊያዬ ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ። ሞገሱ ፈሷል በላይ ከሱ ጋር መሆን መርጣለሁ። የእሱ ክብር በሞላበት መኖሪያዬ አድርጎታል። እግዚአብሔር በሚገኝበት መኖሪያሽን አድርጎታል። እግዚአብሔር በሚገኝበት መኖሪያህን አድርጎታል። ኤልሻዳይ በሚገኝበት መኖሪያዬን አድርጎታል። አባቴ በሚገኝበት እግዚአብሔር በሚገኝበት እግዚአብሔር በሚገኝበት ኤልሻዳይ በሚገኝበት አዶናይ በሚገኝበት ሁሉን ቻይ በሚገኝበት እግዚአብሔር በሚገኝበት አምላኬ በሚገኝበት እግዚአብሔር በሚገኝበት አዳኝሽ በሚገኝበት እግዚአብሔር በሚገኝበት ልዑሉ በሚገኝበት እግዚአብሔር ሃሌሉያ ኢየሱስ በሚገኝበት ኢየሱስ በሚገኝበት ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ኢየሱስ ጌታ ነው። መኖሪያችንን ያደረገው ከእሱ ጋር ስሙ ይባረክ። ሃሌሉያ